Hello
ሰላም ሰላም።
እንዴት ነሽ ፍቅርተ?
እግዚአብሔር ይመስገን።
ከሐዋሳ Express ነው የምደውልልሽ።
እሺ
እንዴት ነሽ?
አለሁ፣ እግዚአብሔር ይመስገን።
አዎ፣ ትናንትና ጽፌላቸው ነበርና ሳይቹ closure ኡን እያየሁት ነበርና like በጣም ትንጥዬ ጫፍ ላይ የሚቀጠል ነው።
ትንሽ ነው በጣም አዎ እንደ ኮፍያ ነገር ነው እንትን አለው ትንጥ ነው closure እና አንድ ናት ደግሞ closure ሯ አንዷ ብቻ ናት። አዎ closure ሲሆን አዎ ፊት ለፊት ብቻ የምትገባዋ ናት።
ስንታል
እ ስንት አለኝ መሰለህ? አልደመርኩትም። መጀመሪያ ልጠይቅሽ ብዬ ነው። አንድ ነው። የአንዱን price ነግሮኛል።
አንዱ ማለት cost እቺ በቃ closure አንድ ይሄ አክብቤ ላኩልሽ አላችሁ አይደለ?
እ አሁን bundle ሲሆን ሶስቱ በአንድ ላይ ነው። አንድ የሚባለው ሶስቱ አንድ ላይ ነው bundle ኡ።
አንድ ነው። closure ሯ አዎ።
ከሆነ closure ሯም ትገባለች አጠቃላይ አትገባም፣ አብራ አትገባም።
ብቻዋን ነው closure ሯ ለ እሷ ብቻዋን ነው የሚሸጡት።
አዎ። እሺ አንድ ላይ መሆን ነበረበት ግን ነበረበት እኔም እንደዛ መስሎኝ ነበረ።
በብቻውን ማታረግም።
እም
እሺ በቃ ሌሎችም እያየ ነው በቃ
እስኪ ሌሎች ይሄና like clear የሆነ አንቺም የተረዳሽውን product
አዎ።
አሁን እነሱ ይሄ ግል- ምንም ግልጽ አይደለም እና like አሁን ስናዘው አ- አናውቅም። Even closure የለውም ብለው closure ም ጨምረው ላያመጡ ይችላሉ። አለ ብለው ደግሞ እኛ በእንደዛ ተረድተን የሌለው ሊልኩልን ይችላሉ።
አዎ፣ ግራ የሆነ ያጋባል።
Certain ያልሆነን ነገር አስቸጋሪ ነው።
ልክ ነሽ። አዎ።
በቃ እስኪ እንዳልኩሽ አማዞን ላይ ምናምን check አደራርጊና ላኪልኝ፣ ወይም እዚሁ አሊባባ ላይም ከሆነ like specification ኑ ግልጽ የሆነ አንቺ የተረዳሹ ቢያንስ አንቺ ከተረዳሹ ችግር የለውም።
እሺ፣ አዎ፣ እሺ። ችግር የለም። አየውና እልክልሻለሁ።
በቃ እሺ፣ መልካም ቀን ይሁንልሽ። እሺ በል።